ጤና ይስጥልን ማሊባባ አብረ ይስጥልን እመቤት ምን ላዳውት ቲክቶክ ላይ መኪኖች አይቼ ነበር።
ምን አሉኝ?
ቲክቶክ ላይ መ- መኪና አይቼ ነበር።
እሺ እም፣ ናቸው compact ያሪስ
እሺ compact ያሪስ ሁለት ሺህ ስድስት እና አስር አለን እሺ፣ ስንት ነው ዋጋው መጨረሻው?
ሁለት ሺህ ምክንያቱም ስድስት ስምንት መ- ስምንት መቶ ሺህ ባንክ arrange እናደርጋለን ያላችሁት
ሁለት ሺህ ስንት ሞዴሉ
እ፣ ሁለት ሺህ ሰባት አለ እንጃ።
ሁለት ሺህ ሰባቱ የለንም okay
ያለን ሁለት ሺህ ስድስት እና አስር ነው ያለን እሺ፣ ስንት ነው ጠቅላላ ዋጋው የባንክ ስምንት መቶ ሺህ ጨምሮ?
እሱኛው አይደለም ያለን እመቤት